ሌላ ሌላማ
ይሰማል?
አዎ፣ ይሰማል።
እሺ፣ ደውዬ ነበር።
የቤተሰቧን ስልክ ቁጥር ንገሪኝ። የእናቷ ዘጠኝ ሀያ አንድ
ልጆት ናት ለእርሶ?
አይደለች።
እሺ እ፣ ያው ልጆቹ መጠቆም የሚቻለው በሰፈር ወይም በጎረቤት የሚያውቁትን
አይ ቤተሰብ ትንሽ ያው አንድ ሰፈር ነን ለማለት ነው። ጎረቤት አብሮ አደግ ነገር ነው።
እሺ ያን ብያለሁ።
ሰባ ሰባት ሰማንያ አራት አርባ ስምንት
እሺ የት አካባቢ ናቸው?
እ?
ሀያ አንድ ሰባ ሰባት ሰማንያ አራት አርባ ስድስት ነው አይደለ ያሉት?
አርባ ስምንት አርባ ስምንት አርባ ስምንት ነው። Okay አዎ።
እሺ የት አካባቢ ነው ያላቸው? በጣም
አድራሻ አዲስ አበባ ወደ ካራቆሬ የሚወስደው መንገድ ወደ ታች።
እሺ የእርሶን ስም ልበል?
የኔ ኤደን
ኤ-
እ?
ኤደን ማን ያባቱ ኤደን ሞገስ
ሞገስ። እሺ ስልክ ቁጥሮትን ይንገሩኝ። የእርሶ ዘጠኝ ዜሮ ዘጠኝ
እሺ አስ- አስራ ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ ስልሳ አራት አዎ፣
እሺ አራት ሰላሳ ሀምሳ
እንደውላለን።
እሺ